hello ጤና ይስጥልኝ
ጤና ይስጥልኝ እሺ፣ ሰላም ነው?
እ- አለው ቅድም ደውዬልሽ ነበረ እና እስካሁን ቅድም ደውዬ ነበረ እናንተ ጋር ትላንት ማታ አራት ሰዓት deposit ያደረግኩኝ እስካሁን chat ላይም እያወሯቸው መልስ ሊሰጡኝ አልቻሉም። እ፣ ጠብቅ ነው የሚሉኝ። ምንም እ፣ ሊገባ አልቻለም። አምስት መቶ ብር
withdrawal ነው አይደለም እ፣ deposit
deposit? አዎ ልከንላቸዋል። እሺ ምላሽ ስላልሰጡን ወንድሜ በጣም ይቅርታ።
ከትላንት ማታ አራት ሰዓት ጀምሮ እስካሁን በላ ገብቶኛል። አዎ ነግረናቸዋል፣ እናስተካክላለን ብሎ በቃ የቻሉትን እያደረጉ ነው። ይቅርታ በጣም እሺ፣ አናግረናቸዋል።
እሺ ወይ ስልኬን ያዥውና እንደሚሆን እስኪ አድርጊልኝ።
አይ ይሆናል። ይሄ ምንም መደወልም አይጠበቅብህም አባ። ምንም ብሩም አይቀርም፣ ቀጥታ ያስገቡታል። እሺ እሺ፣ ወንድሜ መልካም ምሽት።